አመሰግናለሁ። ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ።
Complain አቅርበው ነበረ orange ተረክበው።
አዎ አዎ። አሁን Okay።
Comment ያደረኩ ነበረ።
Okay፣ pineapple ነው የመጣሎት።
አዎ ይሄ orange pineapple ማለት green ሆኖ እንትን ያለ ማለት ነው አይደል? እና ደግሞ ውስጡ በጣም ደረቅ ነው ብታዩ።
Okay።
ደረቅ ስለዚህ ማለት ምንም እንትን የሌለው ሁላ ነበረው። አ- ግማሹ ማለት ነው። ግማሹ እንደዛ አይደለም። በእርግጥ ግን አዎ፣ እንትን አይደለም። ይሄ orange Valencia ው orange color fruit እም፣ Juicy ነገር ነው አይደለ?
አዎ ልክ ኖት።
ያው እሱን description ኡን አይቼ ነበረ፣ ግን እንደዛ አይነት አይደለም የመጣው።
እም፣ እሺ። ስለዚህ ነገ ተቀያሪ እንላክሎ ዘጠኝ ኪሎ ሙሉ የ group ኡን
ሙሉ የ group check አላረኩኝም፣ ግን complain የሚያደርጉ ከሆነ እንደዛ እናደርጋለን።
እሺ።
እኔ ስለ ደግሞ ስለተጠቀምኩት እ፣ ለሌላ ጊዜ እንትን ማድረግ እንጂ እ፣ ተጠቅመውታል።
እኔ ያው የቆርጬ ነው ያየሁት።
አሃ፣ okay። እሺ። ስለዚህ feedback ነው ለሌላ ጊዜ እንድናሻሽል ነው።
አዎ እንደዛ። የሌላ team ኡን ግን ያው ሰጥቻቸውን የገባሁት እኔ አዎ፣ Actually ምን እንደሚለው አላውቅም፣ ግን እ፣ የሚፈልጉ ከሆነ ተቀያሪ አ፣ እነግራቸዋለሁ ወይ እሺ፣ እሺ፣ እሺ። እናስተካክላለን።
አመሰግናለሁ።
ይቅርታ በጣም
እሺ እሺ።
ለማድረግ መልካም እሺ ቻው እሺ።
እሺ